ይስጥልኝ አሪፌ ቤዛዊት ነኝ ባኮ ምን ልርዳዎ?
አ ጤና ይስጥልኝ።
አ ችግር አለ ስለ deposit ላይ ማለት ነው።
እሺ ደንበኛችን ምን ነበር?
ሀያ አምስት deposit አድርገህ message ገባ፣ ግን እንትም ላይ የለውም ብሩ።
እሺ ደንበኛችን ኬት ወዴት ነበረ deposit ያደረጉት?
ጃምቦ ቤት በቴሌ ብር።
ከቴሌ ብሮት ወደ ጃምቦ ቤት አዎ መች ነበር ደንበኛችን?
አ መቼ ነበር? ቀኑ መች ነበር?
እሑድ ማታ
ምን አሉኝ ደንበኛችን?
እሑድ ማታ ሰኞ ማታ ማለት ነው።
ሰኞ ሰኞ ማለት ትናንትና አዎ
ስንት ብር ነው ትላንትና ከወደ ደንበኛችን? እ ትላንትና ከወደ እሑድ ማታ ሰኞ ማታ ማለት ነው። በቃ
እሁድ ማታ አዎ እሺ ደንበኛችን ስንት ብር ነው?
ሀያ አምስት ብር እሺ፣ ስሞትን ማን ልበል ደንበኛችን?
ስሙ
አዎ የእርሱ ተሚማ አህመድ።
ተሚማ አዎ ዜሮ ዘጠኝ ያ- የአባቶት ስም ማን አሉኝ?
አ አህመድ አህመድ
አህመድ። እሺ ደንበኛችን በዚህ ስልክ ነው ቴሌብር የሚጠቀሙት?
በዚህ ስልክ አይደለም ንገሩኝ ስልኩን።
ስልክ እሺ ዜሮ ዘጠኝ ሰላሳ ዜሮ አምስት ዘጠኝ ሰላሳ ሰላሳ አምስት ሰላሳ አምስት ሰማንያ ስድስት ሰማንያ ስድስት ሰማንያ ስድስት ሀምሳ ሶስት ሀምሳ ሶስት አስራ ዘጠኝ
እሺ ደንበኛችን ከቴሌ ብሮች ወደ ጃምቦ ቤት ሀያ አምስት ብር እንዳስተላለፉ መልእክት ደርሶታል አይደለም?
አዎ
እሺ ደንበኛችን እሷን መልእክት screenshot ያነሱና አሁን በምነግሮ ስልክ ቁጥር ቴሌግራም ላይ ላኩልን።
እሺ እሺ እሺ ስልክ ያዙ
እሺ እሺ ዜሮ ዘጠኝ ዘጠና ሁለት ዘጠና ሁለት አስራ ሶስት አስራ ሶስት ዜሮ አንድ ሀምሳ አምስት ዜሮ አንድ ሀምሳ አምስት ሀምሳ አምስት እሺ እሺ ከታች ስሞትንና ስልኮትን ጽፎ ይላኩልን።
እሺ እሺ እሺ ሌላ የምረዳውት ነገር ይኖራል?
አዎ እሺ ሌላ ያሉት በቃ ይሄ ብቻ ነው አዎ፣ ቶሎ አስተያየት ስለደወልን እናመሰግናለን። ስለ አገልግሎት ያሉትን ሀሳብ አስተያየት ከሚሰሙት ድምጽ በኋላ ያስቀምጠው። መልካም ቀን።
እሺ እሺ መልካም